ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ እመቤት።
የምደውለው ከፌዴሬሽን ምክር ቤት ነው።
እሺ
ለአቶ እያሱ የሆነ ደብዳቤ ነበረን።
እሺ
እ- የት ናችሁ?
እ፣ መገናኛ ጃክሮስን ያውቁታል? ሜታ አካባቢ።
ጃክሮስ አዎ ጃክሮስ እግዚአብሔር አብ ቤተክርስቲያን ወይንም ጃክሮስ እግዚአብሔር አብ ራ ቤተ ክርስቲያን እ
አሁን ከመገናኛ ከተነሳችሁ እ እ፣ እንዴት መሰሉት የሚመጡት እ፣ እግዚአብሔር አብ ቤተክርስቲያን አለ።
እ እግዚአብሔር አብ ቤተክርስቲያን ወደ ሜታ የምታስኬድ ቀጭን እያስፋልታለች።
ሜታ ጃክሮስ ልቶ አዎ ጃክሮስ ይጎል።
ሞር አዎ አዎ፣ ጃክሮስ ጀርባ ስለሆነ ግን ከመገናኛ ስንሄድ በ- ወደ እግዚአብሔር ቤተ ክርስቲያን የሚወስድ መንገድ አለ። መገናኛ አዎ፣ ጋር አዎ፣ መገናኛ እግዚአብሔር ቤተ ክርስቲያን የሚወስድ አዎ።
መንገድ አለ።
ከዛ ከእግዚአብሔር አብ ቤተክርስቲያን እ ወደ ሜታ ሜታ የምትሄድ አስፋልት አለች። አስፋልቷ ጋር ካኪ PLC የሚል እ፣ ካኪ አለ። ፒኤልሲ ፒኤልሲ እሺ።
ከእሷ ፊት በቃ ለፊት ስልኮትን እሰጥና ታፔላው አለ። አዎ፣ ለሞተረኛ አዎ።
ይዞ ይመጣል።
እሺ፣ እኔ የሚያመኝ እሺ እሺ እሺ